ጤና ይስጥልን ቺፕቺፕ
ጤና ይስጥልን ደግሞ አብሮ ይስጥልን ትላንትና order መቶልኝ ነበር እና ከላኩት ውስጥ ያልመጣልኝ order አለ እስኪ ስልክዎትን ይነግሩኛል ይቅር ዜሮ ዘጠኝ አስራ አንድ እሺ
ዜሮ ስምንት እሺ ስልሳ ሰባት ሰማንያ አራት
ስልሳ ሰባት ሰማንያ
ሰማንያ አራት
ሰማንያ አራት ነው ምን ነበረ የቀረ
ቲማቲም ነው የቀረው ድንች እና ቁርጥ መቶልኛል
እሺ ይቅርታ እ ቲማቲም restaurant quality ነው normal ኡ ነው የቀረው አዎ restaurant quality ነው አስራ አራት ኪሎ ሁላችሁ የ group በአጠቃላይ ማለት ነው አ፣ ትንሽ የ product እጥረት ስለነበረ ነው ነገ እንዲመጣለት ላድርግ መቀበል ይችላሉ
አዎ እችላለሁ ግን የሚቀር ከሆነ ታሳውቁኛላችሁ አይ አይ አይቀርም ባለፈውም እንደዚህ ስለሆነብኝ ማለት ነው አዎ ልክ ነው በቃ ነገ እንዲመጣ አድርግለት
እሺ እሺ እሺ እሺ መልካም አመሰግናለሁ ችግር የለም